ፍቅርና እሶት እንግዲህ ሲያልቃ አምርበት ሰያ ደደብዬ ሁለቱ አለ ምሳል ሁለቱ አለ ራት አንዱ አንድ በቃ አርጎን የቸገረ ዕለት ማሲንቆና ክራር ያምራል በኛ እጅ ናሰልጥኖ መስጠት ለመደብን እንጂ ውሰዳት ውሰዳት ከጭኔ ፈልቀህ የቀማኝ አገር ነው ላንተም ተጠንቅቀህ ስንት ሰው ተኛብህ? ፍራሹም ተናገር ስንት ሰው ተኛብህ? ባትናገር እንኳ መታደስ አለብህ። ኦኬ ስጭኝ ስጭኝ አትለምወቆይ አያያያ ያሰኘህን ሁሉ ቆማ ስጭኝ ናና ዘመድኝ አቃሊ አበባጋ እንኳን በሳሙና ቢታጠብ በንዶድ አሰጣጡ እኮ ነው ሰው የሚያስወድድ ዮዮዬ አየት ያሉ አንተ ልጅ አንተ ልጅ ሆዴ አንተ ልጅ ያሙሃና ለኔ ያሉ እበት እስኪያቆሞ ታዲያሳ አይደግምህም ይሉሃል የጠላት ወሬ እበት እስኪያቆሞ በሰያ አይደግምም ይሉሃል እናና ዘመድዬ ወንበት አካሌ አበባ ገባ አህያ የጭኜ ደጋግሜ አይበቃም ማለችኝ መድገሜ ነው ዙሬ አይበቃም ማለት መድገሜ ነው ዙሬ ሶሳያ ደንደንደን ደንደንደን አየየየ
ሽሙን ዋና ኩታና አኩታ አሰረች ልሄደ መርሃባ ሽሙን ዋና ኩታና አሰረች ልሄደ የማር ምድሪቱ ትጎትታለህ ይቸግር የማር ምድሪቱ ትጎትታለህ ናና ዘመድየዋ አቃሌ አበባ
አንበሳ ሊያገባሽ ነብሮ ሽሞሻል ዞህም በበኩሉ ልቡ ከጅሎሻል አቤት የሴት ነገር ዝንጀሮም ያምርሻል
ሁሉ አፍሮ ቢበተን አፍሮ ይሆናል ወይ ዋፎ ሁሉ አፍሮ ቢፈተን አፍሮ ይሆናል ወይ? ካልደራረቡበት አንዱ በአንዱ ላይ ኃጢአት ነው ካልደራረቡበት አንዱን በአንዱ ላይ ቅስፈት ነው እናና ዘመድየዋ አቃሌን አበባ
አሆ ወይ ተይኝ አላልኩም ወይ አንዱን በአንዱ ላይ ያሎ መኝታ ታመጭብኛለሽ አንደደብ በሽታዬ ዘብዘብ ማን አባቱ ያሰኛል ማን አባቱ ምን ይቆማበረበት የጎበረበት ማን አባቱ ያሰኛል አረ ማን አባቱ ምን የጎበረበት በገዛ ንብረቴ ንብረትሽ እኔው ልዘዝበት ዲሞክራሲ መብትሽ በገዛ ንብረቴ አያያያ እኔው ልዘዝበት አበሽበት ናና ዘመድየዋ አቃሌን አበባ
ያንቺ ንብረት የኔ መሆኑን ታውቂያለሽ። ስርቅ አርገሽ ለሰው ለምን ትሰጫለሽ? ንንዬ
በከንቱ ነው እንጂ በሌላ ላይ መፍረድ በከንቱ ነው እንጂ በእኔ ላይ መፍረድ የተሰረቀ ነው ሁሉም የሚወድ ነው። የተሰረቀ ነው ሁሉም የሚወድ ነው። ናና ዘመድየዋ አቃሌ አበባ ነው።
ፀጉሮቿን አይና ደግሞም ሁለተኛ አይኖቿን አይና ደግሞም ሶስተኛ ጥርሶቿን አይና ደግሞም አራተኛ እዛ ደረቷ ላይ ጋደም ምለውና ደግሞም አምስተኛ ሁለቱ ጡቶቿን ዳበስ አደርግና ነ- ደግሞም ሰባተኛ እዚያ ወረድ ሲል ጎድጓዳውን ብርቷን ገልመጥ አደርግና ከእምብርቷ መጣች ደግሞን አይና አይና አፍርሳ አፍርሳ ለእኛን ሁሉ ዝምድናዬ ዘመድዬ እንዴት ነሽ ዘዘይ
ያላገለው ፈረስ አይፈርስ ጋሪ ያጎትታል። ያላገለው ፈረስ ጋሪ ይጎትታል። እንዳንተ አይነቱማ ስንት አህያ ሞልቷል። እናና ዘመድየዋ አቃሌን አበባ
አህያ አለችኝ ኮራ ከማንብሶ ያደሮም ይደፍራል ማጅራቷን ነቅሶ ዘያ